Hello hello
Hello.
Hello.
Where are you?
ትንሽ ደህና ነሽ?
አለው። እሺ አገኘኸው ትንሿ ቸሪንግን?
እ location ኡን አስተካክሉታ። ባለፈውም ነግሬያቸው ነበረ።
OK እሺ ኬር ጋር አሳውቀናል።
አይደለም እደውላለሁ ብላ- ብላኝ ነበረ። ሬስቶራንት አደውልለታለሁ ለ driver ኡ ብላኝ ነበር።
እኮ እኔ ስደውልላት ዘግታብኝ ነበረ እና ምሳ ደውላ ነው ግን እ location ኡ ይለያያል። ለጋር ኮንዶሚኒየም እና ኬር ልዩነት አለ።
አዎ እና ወይ ይስተካከላል።
location ኡን እኔ ባለፈው ዝግብ የሆነው ለአንድ ቀን እያደሱ መስሎኝ ነበረ። ለቀውት ነው ተስተካክሉ።
ሰጥተውሃል አይደለ ምግቡ?
አሁንማ ምግቡን ይዤ እየወጣሁ እሺ እሺ ይዞት ወጥቷል።